ጤና ይስጥልኝ። አሪፍ ፕሮግራም ነኝ። እባክዎ ምንድን ነው?
አሁን እንትን ከዘመን ከዘመን ቤት ወይ አዝዤ ነበርና አልደረሰም እስካሁን።
ከዘመን ቤት እ
ብቻ withdraw አድርጌ ነበር okay። አልገባለትም።
አልገባም። አዎ።
ስንት ብር ነው?
እ ዛሬ ጠዋት አንድ ሺ ትናንትና ሶስት ሺ በዚህ ስልክ አይደለም
okay። ትላን- ትላንትናም ሪፖርት አድርገው ነበር።
አላረኩም። ትናንትና እሺ። የዛሬው ስንት እሑድ ነው?
ስለሆነ ብዬ ነው የዛሬው አንድ ሺ አንድ ሺ ትላንትና ስንት ነው?
ሶስት ሺ
እሺ። ስልክ እ፣ ስሞትን ይንገሩኝ።
ስልኩ ሌላ ነው። ይሄ አይደለም።
ስሞትን ይንገሩኝ።
መለስ መለስ አቡይ
መለሰ
አቡይ
መለሰ ሞን
እቡይ እቡይ
እቡይ።
አ
እሺ። ስልክ ቁጥር እሺ ይንገሩኝ።
0938 ዜሮ ዘጠኝ